hello hello ይቅርታ አድርጊልኝ እ ይቅርታ አድርጊልኝ። ዛሬ ይቅርታ ቀን ነው። ይቅርታ እየጠየቅኩ ነው።
እሺ እሺ አልማዝንም ይቅርታ አድርጊልኝ አልኳት።
ጎበዝ ማርያምን እግዚአብሔር የሚወደውን አረግሽ ፍሬ ጋርም ልደውላት
እሱን አላውቅም
ሰጠለ አልማዝ ጋር ደወልኩላት።
ው እንዴት ደስ ይላል በጣም ፈልጋ ነበር እ?
እያናገርኩሽ እንትናሽን እንየደመ ይመልካል ስለኝ እሷ እኔን ማየት አትፈልግም አልኳት አለች።
በቃ እንደዛ እንዳታወሪኝ ዞር በይ ከፊት ያልኳት
አለች
ግን በቃ በጣም ፈልጋ ነበር እንዴት ደስ ይላል
ሌላ ከማን ጋር ተጣልቻለሁ የምታውቂው ሰው ካለ ንገሪኝ።
ማንን የማውቀው ምን አንቺ ነገረኛ እኮ ነሽ ከሁሉም ነው የምትጣየው ከየ ተጣላሁ ካለ አሳፍኛል።
በቃ አይ ሌላ ማን አለ ማንም የለም ዋው አልማዝ ነበረች በጣም የፈለገችው በጣም ደስ ይላል የአልማዝ ነበር የጨነቀኝ
ፍሬን እንደ ክፍል ስለዘጋቸው ነው ፍሬን አስጠይቂያት የምትይኝ ግን አንቺ አዲስ አበባ ቢሆን ጥሩ ነው ወይ ቢሆን በጣም ደስ ይላል እሺ ትላለች ወይ ነው እንጂ ቢሆን ደስ ባለኝ እንደው እኔም በተ- እኔም በገባውበት እኔንም ባለች ግን እሺ አትልም ምን ይዛብኝ መጣች ብዬ ብላ አዎ።
አይ እንትን እያልኩኝ ትዝ አለችኝ አልሚን ባየናቸው አልሚን ነው ያነሳን በጣም ባየ- ነው- ካየናቸው ጋር አልነጋገርም አይደለ ሄሎ ሄሎ
ሄሎ ሄሎ ወይዬ ምን አልሽኝ?
ካየናቸው ጋርም አልነጋገርም ስልክሽ ይቆራረጣል።
ካየናቸው ጋርም አልነጋገርም hello